Hello ጤና ይስጥልን። ቤስት ቤት
Hello እናት ቤስት ነው።
ጤና ይስጥልን። ቤስት ቤት
እንትን ዊዝዶ ብዬው ማለት ነው እሺ
እና በእንትን ነው ከፋል ያረኩት እ
በሱቁ ነው ያረኩት ሳላውቀው እና በ voucher
አዎ voucher ማለት ነው
ስንት ብር ነበር
ሶስት መቶ ሀያ ብር
እኮ? ይኸውልህ ሱቅ ሄደህ መቀበል አትችልም።
ይህ ሱቁ የት እንዳለ አላውቀውም የት አካባቢ ስለዚህ ይኸውልህ ወደ ቤስት ቤት account መመለስ ትችላለህ።
እንዴት አድርጌ ግን ደግሞ መልሰህ ወደ ቴሌ ብር ወይ ደግሞ ወደ CBE ብር withdraw ማድረግ አትችልም
ከዚያስ መጫወት እችላለሁ ግን በሱ ብራ እኮ መጫወት ትችላለህ። non withdrawable ላይ ስለሚቀመጥ ነጭ እንትን ትችላለህ፣ መጫወት ትችላለህ። withdraw ግን ደግመህ ማድረግ አትችልም እሺ ሌሉ እኮ account history ላይ ትገባና history ው ላይ account history፣ ከዛ voucher history የሚል አለ።
እሺ
ከዛ እዛ ላይ ቀኑን ታስተካክልና ታስገባለህ። ከዛ ብሩ ከመጣ ከብሩ በታች voucher code የሚል አለ።
አዎ ኮዱ አ voucher code ኡን copy ታረግና ወተክ ከላይ ሶስት ነጠብጣብ አለ አይደለ? deposit የሚል አለ። እሱን ስታረገው ሶስት ያማርጠዋል። ከዛ voucher ን ትመርጣለህ።
እሺ ከዛ insert code የሚልክ ላይ እ፣ ኮፒ ያረግከውን እዛ ላይ paste ታደርገዋለህ።
እሺ ከዛ deposit ታደርገው ይመለሳል ማለት ነው ወደ ቤስት ቤት account።
እሺ እሺ ካልሆነ ደውልልን።
እሺ ሞክሬ እደውላለሁ እሺ እሺ ደውል።